ጤና ይስጥልኝ። ሁሉ ስፖርት በቆም ልርዳው።
ጤና ይስጥልኝ።
ሁሉ ይስጥልኝ።
ዊዝድሮ ሲጠየቅ ለምንድን ነው የሚያደረገው? እናት
ምን ላይ
አቤተር ላይ
አባሰር ላይ ወጪ ያደረግ ምንድን ነው የሚሉት?
ዩር ባላንስ ኢዝ ኖት ሰሸንት ይላል።
ያስገቡት ብር ነው
ያስገባነውን ብር በጪ ለማድረግ እሱ አይቻልም።
ለምን አይቻልም?
ያስገቡትን ብር መልሶ ወጪ ማድረግ አይቻልም በህጋችን መሰረት።
ተጫውተናል፣ የተወሰነ ተበልተናል፣ ወጪ ማድረግ ፈለግን የተረፈው አይ አይቻልም።
ለምን አይቻልም?